እና የለጠልሽ ነው።
ሬትን ሌፖን አክሲዮን አዎ ልክ ነው።
okay፣ አክሲዮን እሺ፣ የጨው የት ነው ነው አዎ አክሲዮን ጀምረናል። minimum ከሀያ ጀምሮ እስከ ወደ ሚሊዮን ባለው ከዛሬ ጀምሮ እየተሸጠ ነው ያለው። አሁን እያንዳንዱ አክሲዮን ዋጋ አምስት መቶ ብር።
ምንድን ነው አክሲዮን ምንድን ነው?
አክሲዮኑ real real estate ነው።
real estate ነው።
አዎ አዎ
okay፣ ንግዱም በአዲስ አበባ ብቻ ነው፣ ግን እኛ ክፍለ ሀገር ነው okay ክፍለ ሀገር ነው። ክፍለ ሀገር ከሆኑ እ፣ በስልኮት ስማርትፎን ነው
ማክሰን አይደለም ያው አለ ይኖራል ለማክ ይችላል። እሺ ምን አሉኝ?
አይ እንኳን ስማርትፎን ስልክ አይደለም okay smartphone ካልሆነ በቃ እንትን እንዲደወልሉት ማድረግ እችላለሁ። የሽያጭ ሰራተኛ ደውሎ አይደል?
እዛው አዎ እዛው ሆኖ criteria ማድረግ ይችላሉ።
criteria ምንድን ነው?
እ፣ ምን አሉኝ? ደውሎ criteria ው criteria ውን ሁሉ ይነግሮታል።
በስ እሺ sorry እ፣ ስሞትን ልያዝ
እ፣
ማን አሉኝ?
መሰረት ሀብታሙ መሰረት ሀብታሙ
እሺ፣ ማስታወቂያውን ከምን ላይ ነበር ያገኙት?
አይ እኔ ሚዲያ ላይ ነው ያነሳሁት ሬዲዮ ላይ ሚዲያ ላይ አዎ ቲቪ ላይ
እሺ እሺ እ፣ ኬት አካባቢ ነበር የሚደውሉልኝ?
ከ- ከባህር ዳር ነው ባህር ዳር። እሺ እም፣ ይደወሉታል።
እሺ ነው እሺ